hello
አሁን ተደውሎ ነበር በዚህ አ
እም፣ ማን ነበረች ያናገረችኝ? hello?
ማለት
ሌላ ሰው ነበር ያናገረኝ በዚህ ቁጥር።
ኧረ እኔ ራሱ መቼ?
ነኝ።
okay።
ቤት ቤት ንገር አህ አህ። አይ በቃ ራሴ ነኝ።
በስተት በስተት ነው። withdraw ነበር ያንተ issue ቅድም?
አ እሺ፣ አዎ፣ በ- ወደ ንግድ ባንክ ነበር አ ገብቷል። እሺ፣ check እሺ፣ አድርገው።
እናመሰግናለን።
እሺ፣ መልካም ቀን።
እሺ፣ እሺ።